ઓય હેલો હા ભાઈ ધીરજ બોલું ઓય યે કમ જરા કરા થા અબ ભી
આમીન આમીન
એહે አዎ ሄድኩኝ እኔ የምልህ ወይ አዎ፣ አይ ችግር የለም በቃ እ እንትን እ አበል
እ እ እ አበል እ እ ለእነ እንትና ይሰራል እንዴ? ለእነ ሙዚ ለእነ ሙዚ የት- የትኛው በዳማ ነው የሚሰራላችሁ?
እ?
ይሄ የዳታ ሴንተር እዛ ሄዶ ሲስተም ሳስተካክለው አልነበር?
አ
እ ሰው ነገሮኝ ነው ማለት እ ያው ታውቃለህ፣ ወንዴ እ ሰምቶታል መሰለኝ።
እኮ ምን ቢያንስ- ታደርጋላችሁ? ምን ምን ቢያንስ- ታደርጋላችሁ መሰለህ?
እ ይኸውልህ እ የእናንተን የ
እ እ የተወሰነ የተወሰነ ቀን አይ እ ይቀመጥ በቃ በቃ የተወሰነ የተወሰነ ቀዩን እንትን አምጣልኝ ማዳበር የ- የተወሰነ የተወሰነ ቀን እ
እ ይጨመርና አ
የተወሰነ ያ- የተወሰነ ሰዓት አንድ ሁለት ሰዓት ምናምን ጨመርላችሁና እም ያንተ የወንዴ እም አ የቀለሙ
አ ሳይት ላይ የነበራችሁ ልጆች አዎ ሳይት ላይ ነበሩ ማለት ነው።
ሳይት ላይ ነበሩ።
እም ቢያን እሺ እሺ እንደዛ ነው እንጂ እ በዛኛ አይደለም እንዴ? ሜቢ ቤት ነው። አይደለም በዛ አይደለም አይደለም አ በቃ አይ እንደዛ ስላለኝ እሱ አይደለም ትንሽ አይደለም። ከዛ አዎ ከምን ለአንተ ጋር ነው ለአንተ የምትገናኘው?
ለመደወ ለ- ለአንተ ለመንገር ፈርቶ ነው መሰለኝ። ቢያንስ አይ በዛ የሚሰራ ከሆነ እሱን ብትገባ አሪፍ ነው።
አዎ ይሄ ኦቴዋ አለች አይደል? አይተዋብንም።
አዎ ኦኬ ኦኬ
እሺ
በቃ እሺ እሺ እሺ